ከማላምናት ተቃቅፎ ሲሄድ በማታ ስለተያየን ደንግቼ አልኩት ይቅርታ። ዋሽቶ የሚያሳርቅ ሰው ነበረ ለእኛ የሚገባው ካልሆነ እንደላጣው ይቅርብን። ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ መሳሳት ያለ ነው ወትሮም ይታወቃል። ሰቦ ምን አገባ ምን አገባ ሁለት ልብ የያዘ አንዱን ያሰርቃል ማየት እንጂ ጥፋት ባላይማ ኖሮ ባዶ አልነበረም ወይ ለባለቤት ጆሮ ሰቦ ምን አገባ ምን አገባ ወይ ጉድ ተባለ ተወራም ባምባ ይቅር ባልኩኔ ሰው ምን አገባ ሰው ምን አገባው ምን አገባ ሰው ምን አገባው ምን አገባ ሰው ምን አገባው ምን አገባው ሰው ምን አገባው ምን አገባው ከማላምናት ተቃቅፎ ሲሄድ በማታ ስለተያየን ደንግቼ አልኩት ይቅርታ። ዋሽቶ የሚያሳርቅ ሰው ነበረ ለእኛ የሚገባው ካልሆነ እንደላጣው ይቅርብን። ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ ሰው ምን አገባ ደንዳና ልብ ይዘው ለፍቅር ያልታደለ ሰው ምን አገባ ምን አገባ ያወራል ሁሉም ሰው ይቅርብሽ እያለ ቀልቡን ሰብሰብ አድርጎ ከኔ እስከሚመለስ ይቅር ባይ ልብ ይዤ ምን አለ ብታገስ ወይ ጉድ ተባለ ተወራም ባምባ ይቅር ባልኩኔ ሰው ምን አገባ ሰው ምን አገባው ምን አገባ ሰው ምን አገባው ምን አገባ ሰው ምን አገባው ምን አገባው ሰው ምን አገባው ምን አገባው